በትግሽት ተርቆ ሀሳብ እያመሰው በፍቅር ነበልባል ነዶ የከሰለ ሰው አራኒ በቅላ ደና የመሰለ አትጉረው ካልተመለከቱ የትም መውደከቱ በአንድ ወገን አሮም ከመጋየት ተገላልጦ ማየት ግላስ አስመጥቶ ኮርቻ አስወጥቶ ፈረሱን ከጫነ ባሻው ይጋልባል ካሰበው ይገባል ወትሮም የደከመ ሜዳውን ካደበ ትርቡን ከድበ እያመራረጠ ይነግዳል ይነፍሳል ሰው የትም ይደርሳል ልቡ ከቆረጠ አለው ብዬ እንደ ኑሮሽ ሳልኖር አለው ብዬ እንደ አቀራረብሽ አለው ብዬ እንደ ደላ ሆኜ አለው ብዬ እንደ ስልክሽ አለው ብሎ ከፍ ዝቅ እያለ አለው ብሎ ሲያስጨንቀኝ ፍቅርሽ ከፍ ይልና ዝቅ ይልና አንዴ ኖረ ይልና ሲጎድልና ይልና ዝቅ ይልና ያሰራራል በዝና ደግና ኖር ይልና ዳር ይልና አደረገች ይልና ሆዷል ምና ምን አለው ምን አለው እላለሁ እንግዲህ እየተለወጥኩኝ ከወዲያ ከወዲህ ካልተረማመርኩኝ ካልተንጎራደርኩኝ እያልኩት ያናንዴ ካልተንቀሳቀስኩኝ ካልተገላበጥኩኝ ምኑ ኖርኩ እንግዲህ ልብ እየተከፋ ሆድ እያመረረ ጥርስ ይስቅ የለም ወይ አንጀት እያረረ የሰው ሰውነቱ ሰው እያስወደደ የኔ አካል ገላኖ ይኖራል ሲነደው አንዳንዱ ሆዱንም ሳይሞላው ይጠቃል ከጠላው ያለ እክል በብቅል በጌሾ ያጣል ተረብሾ መልካሙ ግንማ መልካሙ እንጀራማ ተበልቶም ያገባል ላይሆንለት ገላው እስቲ እንዴት ለጠላው ሰው ይገበገባል ከገበታው ቀርቦ ሳይጠረቃ ጠግቦ መባያው ካነሰው ግብር ከተባለ አሳላፊ እስካለ ወጣ የሞች ሰው አለው ብዬ እንደ ኑሮሽ ሳልኖር አለው ብዬ እንደ አቀራረብሽ አለው ብዬ እንደ ተመቸው ሰው አለው ብዬ እንደ ስገርሽ አለው ብሎ ከፍ ዝቅ እያለ አለው ብሎ ሲያስጨንቀኝ